zero point eight? You ask her? Okay.
ሰላሳ percent ብቻ እኮ ነው የሚቆጥቡት። ሰባ ሰባ ሺህ እኮ ነው። ሰላሳ percent ጤና ይስጥልኝ።
እንዴት አድር ሰላም ነው?
እግዚአብሔር ይመስገን። ከኢትዮ መቶ ሰላሳ ነበር የምደውልልዎት።
okay yeah አዎ፣ text ደርሶ ነበር።
እሺ ይቅርታ ስሞትን መጠየቅ ትችላለሁ?
yeah ስሜ ብሩክ ብሩክ ወልደማርያም
እሺ ብሩክ ወልደ ማርያም ማለት ነው።
አ ብሩክ ወልደማርያም በየነ
እሺ የት አካባቢ ነው የሚኖሩት?
አ ቃሊቲ እሺ እ ሲሙ የጦበር ሶስት ነው።
በኔ ነው።
እሺ ስለዚህ የእርሱ መታወቂያና ፎቶግራፊ ልኩልንና የሽልማት ፕሮግራ- ፕሮግራሙ መቼ እንደሆነ ነገ ወይ ከነገ ወዲያ ደውዬ አሳውቆታለሁ። እ ፎቶና መታወቂያ መላክ ይችላሉ?
ኦኬ ለ- በቴሌግራም ላክ።
አዎ በቴሌግራም at ኢትዮ መቶ ሰላሳ promo ብለው search ሲያደርጉት የቴሌግራም ይመጣሉታል። username at ኢትዮ መቶ ሰላሳ መታወቂያ ፎቶትንና ስልክ ቁጥሮትን እሺ እሺ ልካለሁ። እሺ ና ይዘውታል አይደል መላኪያውን?
አለኛው።
እሺ ስለዚህ at ኢትዮ መቶ ሰላሳ promo ብሎ በመላክ እንትን እላለሁ።
እሺ ና thank you በጣም አመሰግናለሁ። እሺ።
እሺ።